Hello አልተጻፍሽም ማለት ነው። Hello
ወሰኔ አሁን ደውዬልዎት ነበር።
እሺ ከዚህ በፊት የመዘገቡት ሌላ ሰው ስለሆነ ምናልባት ሰርቪስ ታጀሩ ያልነገሩት ከሆነ ብዬ ነው። ተነግሮታል ምን የ service አምስት መቶ ስለ አ የአገልግሎት ክፍያ ስለ አምስት መቶ ብሩ እ፣ አዎ፣ ያሉኝ ያየውና ማለት ነው ወዲያው መክፈል አዎ።
ቻልሽ ክ- ካልሆነ በቅርብ ከሆነ የምታሰሪ አምስት መቶ ተቀናሽ ይሆናል ከ- ከተሰሪው በላይ ብላኛለች።
አዎ በዕለቱ ቀን ይጡታል። እንደዛ ነው።
በቃ ችግር የለውም ስም አስቀምጣለሁ። እሺ፣ በቃ ብቻ ላሳውቅዎት ብዬ ነው።
እሺ፣ እሺ አዎ።
እሺ